Hello
ወይ
ወይ፣ ሰላም ሰላም ነው አለን። አንዴ order ይዤ ነበርና ልታስወጪልኝ ነበረ።
እ
order ይዤ ነበርና ልታስወጪልኝ ነበረ።
እሺ order ነበሩ ንገረኝ።
ሀምሳ ሰባት ሰላሳ አንድ
ሀምሳ ሰባት ሰላሳ አንድ ከዚህ ውጭ ሌላ order ይዘናል።
አልያዝኩም። በጣም ኃይለኛ ዝናብ የዘነበም በጣም ነው እንትን የቀጠቀብኝና ምንም ዝናብ ልሰራ አልቻልኩም።
እየዘነበ ስለሆነ ነው መስራት ያልፈለግከው።
አዎ
እሺ አንዴ ጠብቀኝ፣ ክፈትልኝና ጠይቅልሃለሁ። ስምህ ማን ነው?
ሙባረክ ነው።
ሙባረክ። አንዴ ጠብቀኝ፣ አዎ እጄ ምንም አይሰራም።
ጠብቀኝ።
አዎ
ከበርገር ቤት ሰሚት ያዝከው ነው ሙባረክ?
አዎ ጎሮ በርገር ቤት።
ፍሊንትስቶን የምሄደውን አዎ
ጠብቀኝ።
እሺ
ሙባረክ ወይ
አይወጣም ስራው ተብሏል። በዛ ላይ ሀያ አንድ ደቂቃው ነው። ለሌላ ጊዜ ስታሳውቅ እስከ አስር ደቂቃ ባለ
እኔ እጄ በ- አንድ order ጠፋል ብዬ በጣም ዘንቦ ዘንቦብኝ ራሱ አሁን ራሱ አልቆምም። ለዛ ነው በቃ።
እኮ ሙባረክ ስራው አይወጣም ተብሏል። በዝናብ ምክንያት ተብሎ የሚወጣ order የለም።
እሺ የማንኛውም ፒዲ
አይላለሽ
ይዩት